ሄሎ እማ
አቤት።
ወይ ሰፖርት ተደረግሽ?
አይ በቃ ምንም ማድረግ አይቻልም አለኝ። አታችንን ከራስሽ ተሪክ ያለው እሺ
ሴቭ አልበም ይሆናል አለኝ።
በቃ እንደዛ ስላ በቃ እ፣ መጀመሪያ ቲኑን ባርገሽ የለ ቲኑንም ሲም- ስሙንም
አዎ ሁሉም እኮ ወጥቷል።
እሱን እኮ ስሙ አይ እኮ ድጋሚ editing አድርገሽ ለአንቺ ቀሪ ለ customer አድርገሽ እንድትሰጪ ማለት ነው።
እሺ እንደሱ ይቻላል።
አዎ TIN ሽን እ፣ እቺ plus የምትለዋለች አይደለ? plus ነች የትኛው የአረቲ ላይ ገብቼ ነው?
እ?
የአረቲ ላይ ነው ወይስ እዚሁ እንትን ላይ ገብቼ ነው?
ቆይ አንዴ እሺ። ERP ውስጥም ብትገቢው preview በሚለው ላይ እንትን ማድረግ ትችያለሽ። editing አድርገሽ ለአንቺ አንድ attachment ማውጣት ትችያለሽ። save ሳትይው ማለት ነው። print ማድረግ ኮንትሮል ሴቭ እና ሳት- P ንም save ሳትይው save ካልሽውማ ድጋሚ ይቆ- ይቆርጥብሻል።
እሺ እኮ እ፣ ቆይ ቆይ ቆይ፣ አልገባኝም። ስሙን እያንዳንዱን እጽፋለሁ፣ add add አደርገዋለሁ።
አይደለም save አድርገሽ የለ ቆርጠሻል already።
አዎ already ቆርጬዋለሁ።
እሺ እዛ ላይ save አልመጣም። አሁን TIN ኡን ስታስገቢ ስሙ አልመጣም።
አይመጣም፣ ምንም ነገር አይመጣም። እሱ እኮ ነው ግራ የገባኝ። እኔ save አላ አድርጎ አልያዘውም የሚለኝ እኮ እሱን ነው።
አሃ እኮ እንትን ላይ ትገቢያለሽ። POS sales ላይ አይደለ የቆረጥሽላት credit አዎ።
አይደለም POS ላይ ገብተሽ Credit.
ፖስት Credit ላይ ነው።
አዎ POS ላይ ግቢና ከዛ ፕላስ የምትላለች አይደለ
ፖስት ላይ ፕላስ የሚል አለ። እሺ ከላይ ወይ- ድርጅቱ ስም ልደውልልሽ። አንድ እጄን ቆይ ልታጠብና ምሳሌ ነበርኩኝ።
በቃ እጄ ልታጠብና ልክፈተውና አትሊስት ስትመሪ ሌላ አካባቢ ነው በ- ላፕቶፕ
እሺ በቃ
እሺ
ጨርሽና ደውል እ ነው እየገባ እሺ ያው ቆይ እየገባ ነው። አትሽ ችግር የለም።
እሺ
እሺ POS ላይ ገብቼ ነው አይደለ?
አዎ POS ላይ ስትገቢ በ በዚህ በስተቀኝ በኩል ማለት ነው። ፕላስ እሺ።
የምትላለች አይደለ? ሲን እሺ፣ number ቆይ እና plus።
ስሙን save የምታደርጊው አዎ ዋው
የሆነ እሺ፣ save አድርገሽ ይከተል- አይደለ? ወደዛ ስሙና TIN number ኡም ይመጣልሽ።
አዎ አዎ እኮ plus ውስጥ ግቢና ሲኑን እና ስሙን save አድርጊ።
እሺ እሱ ሴ- እንደ አዲስ ሳይሆን ያው already save ተደርጓል።
ሲኑን ስታስገቢው ራሱ ይመጣል አላ ስሙ ማለት ነው።
አዎ በቃ እሺ። ከዛ ደግሞ የምትቆርጩን item ኦች ምረጭና price ኡን አስገቢና save እንዳትዪው እንዳትቆርጪ።
add ስ add ም አልለው add ትዪዋለሽ እሺ add ልለውና ከዛ ልደውልልሽ ወይ ስሙን አስገብተሽ TIN number ኡን ካስገባሽ በኋላ ከዛ item ትመርጭለታለሽ። item ከመረጥሽ በኋላ ፍሪ price ነው አይደል ዋጋ
አዎ ራይት ዋጋውን አዎ፣ ዋጋውን ካስገባሽ በኋላ add ትዪውና ግን save አትይውም። እሺ print አታዥ ካዘሽ ይቆርጥብሻል።
እሺ እኮ ምንድን ነው የምለው preview የሚል አለ አይደለ?
እዛው ጋር እንደዛ የሚል ከላይ።
ያመጣልኛል።
አዎ
እሺ save ም ሳልለው print ም ሳልለው አዎ preview ነው የምለው አዎ።
preview ትዪና control እና P ን keyboard ሽ ላይ ትጫንኝና print ታዥዋለሽ።
እሺ ቆይ ይክፈትልኝና ልንገርሽ አንዴ እሺ ወይስ ከጠፋብኝ ልደውልልሽ እሺ
ከጠፋብኝ ልደውልልሽ አይደል በቃ አዎ preview የሚል አለ እውነትሽን አለ?
ነው እ፣ ላይ ጋ አዎ አዎ።
save ም ምንም ሳልለው ራይቱን ፕሪቪው ካስገባሽ በኋላ ከዛ በኋላ add ካልሽ በኋላ save አትይው።
ሴቭ አይደለም ፕሪቪው ሴቭ ካልሽ ብቻ ነው ይወጣብሻል። አታ- print ም save ም ካልኩ ይቆርጣብሻል። አዎ payment ኡን ይቆርጠዋል። እንዳይቆርጥብሽ ስለዚህ preview ላይ ዝም ብዬ ትገቢና ፕሪቪው ልበለው ኮንትሮል እና ፒን ትጫኛለሽ ከስሪ ትይዋለሽ ማለት ነው። ሁለት አሃ፣ ከፈለግሽ ሁለት ፕሪቪው ታሻለሽ።
ማለት ነው።
አዎ ከዛ ኒው እሺ፣ ብለሽ ታዲያ- ታጠፊዋለሽ ማለት ነው።
እ፣ ዝም ብዬ ኒ- new ብለሽ ትወጫለሽ። በቃ እንደ አዲስ ማለት ነው። ለምን እንደ አዲስ እንዳይቆርጥብሽ።
ትወጫለሽ።
አዎ እሺ እናቴ እሺ አመሰግናለሁ። ልሞክረውና እንትን ካለኝ እደውልልሻለሁ።
እሺ እሺ።
እሺ